ትምህርት ቤት ቤት ነው የምንረዳው።
ጨርሰን ነበር። አሁን እንትኑም ግራንዱ ምናምን ሊጉ ምናምን አራት ኪሎ ቤቱ ምን አልከኝ?
ጨዋታዎቹ ማለት ነው እነዚህ ኬኖ ስቴኑ ምናምን እሺ፣
search አድርገው ጨርሰዋል። ምንም ከዛ የት ነው የምትደውልልኝ?
እ?
ከየት ከጭሮ ነው የምትደውልልኝ?
ከጭሮ
ማን ልበል አንተን?
ቢኒያም
እሺ፣ ቢኒያም እ?
እሺ፣ እሺ።
እሺ